ጤና ይስጥልን። በሽት ቤት ቤቲ ነው የምልደው።
ሲስተር ሺህ ብር አጥቼ ነው መልኬ
ሺህ ብር አጥቼ ነው። አሁን ድሮ አድርጌ ወርገህ ነው አዎ፣ በዚህ ስልክ።
በዚህ ስልክ ነው አዎ።
እሺ አንድ ጠብቀኝ፣ ቼክ ላድርግ።
እ
hello አቤት ወደ- ወደ ቴሌብር account አስራ ዘጠኝ አስራ ዘጠኝ አስራ ስምንት ዘጠና አራት ዘጠና አምስት አዎ።
እሺ ያው ገብቶልሃል። እሺ check አድርገው።
እሺ እናመሰግናለን ደውል።
sister።
እናመሰግናለን። መልካም ምሽት።
እሺ